estamos sem emprego.
Tem ሄሎ።
ኢንቨስት ቤት አዎ
እሺ፣ ምን ነዳ?
አንድ ሺህ ብር deposit አድርጌ ሰባት መቶ ብር ነው የገባው። ሶስት መቶ ብር ቆርጠዋል። ለምንድን ነው?
እስኪ ስልክ ቁጥርን ንገረኝ።
ስምንት ዜሮ ዘጠኝ አስራ ስምንት አስራ ስምንት ዘጠና ዘጠኝ ዘጠና ዘጠኝ ኢንቨስት ቤትን ነው የምትነግረኝ? እሺ።
የቤት ቤት የተከፈተበት አዎ፣
አዎ ዜሮ ዘጠኝ እሺ፣ አስራ ስምንት እሺ፣ ዘጠና ዘጠኝ እሺ።
ሰላሳ አንድ ዘጠና ስምንት
ትናንትና ነው ያደረከው?
አሁን ነው ያደረኩት። አሁን
እሺ፣ እሺ። አንድ ሺህ ብር እኮ ገብቶ ገብቶልሃል።
እኮ አንድ ሺህ ገብቷል። ሶስት መቶ ብር ተቆርጦ ነው የገባው። deposit የተደረገው አንድ ሺህ ነው።
እንትን ተጫውተዋል። virtual game ኦች አልተ- ብዙ ተጫውተዋል።
አልተጫወት- አልተጫወትኩም አልተጫወትኩም። ሰባ- እ፣ አንድ ሺህ ሁለት እ፣ አንድ ሺህ ሁለት virtual ሁለት ብር game ነው።
ብዙ ነው የተጫወትከው።
ኧረ ኧረ አልተጫወትኩም።
በጣም ዛሬ ብዙ ማለት ነው።
ዛሬ- አዎ ይኸው እያየሁት እኮ ነው። በሁለት ብር በስንት በሁለት ብር እያደረክ እሺ ብዙ ተጫውተዋል። ስምንት ብር ምናምን እያ- አልፎ አልፎ እየበላ ከዛ ላይ የሆነ ሰዓት ደግሞ በአስር ብር ስንት ተጫውተዋል መሰለ በአስር ብር እሺ እ፣ አንድ አስራ ሰባት ጊዜ በአስር ብር ተጫውተዋል። ሁለት እሺ ጊዜ በአርባ ብር ተጫውተዋል።
እሺ እ፣ በጣም ብዙ ጊዜ ደግሞ almost አርባ ጊዜ በሁለት ብር ተጫውተዋል።
ስልኩ አውቶማቲክ ራሱ ነው ማለት ነው።
ስልኩ ራሱ እ?
እንደ አውቶማቲክ ሆኖ የተጫወተው እንጂ እኔ አልተጫወትኩትም። በዚህም አልነካሁትም።
አውቶማቲክ ሆኖ እርግጠኛ እ።
አልተጫወትክም። ሰው ተጫውቶ አልተ- ግን እንዲያውም እጅ ላይ ነው ሙሉ ሰዓት ስልክ አዎ፣ ነበረው።
ስልኩ እጄ- እጄ ላይ ነው። አዎ።
እርግጠኛ ነህ? ምክንያቱም እርግጠኛ አንተ ነኝ።
ሳትጫወትበት እንትን አይልማ እየቆረ አሁን እኮ እያየሁት ነው። ሁለት ሁለት ብር አስራ አስር ብር ማለት ጊዜ ቆርጦብሃል።
እኮ ኢቨን አሁን እስትሪ ላይ- እንትን እስትሪ ብትል ላይ አሁን ራሱ- እስትሪው ላይ ለምሳሌ- ገብቼ ሳይ ራሱ አልተጫወትኩም። እስትሪው ላይ ራሱ ስገባ ሂስትሪ ያ- ማይለ ከፍተኸው ይሄ ነው ሪፍሬሽ አ- አድርገኸው እንጂ ያመጣል። በእርግጠኛ አካውንት ሂስትሪ እ፣ ሪፍሬሽ አድርገህ ፔሪዱን አስተካክለው። ምናልባት ያው እኛ ሲስተም ጋር ቶሎ ስለሚመጣ ሊሆን ይችላል እንጂ ሪፍሬሽ አዎ፣ እያደረገው እውነትህን ነው ሞክረው እውነትህን ነው እውነትህን ነው።
ብዙ ጊዜ ይመጥ እንትን ይላል።
አዎ ተጫውቷል። አዎ ትክክል። በአስራ ሁለት ይኸው እንዴ።
በአስፋልት ብዙ ትክክል ነህ።
ተጫውተዋል።
አዎ ትክክል ነሽ። ሌላ ሰው ነው በቃ የነካካው ማለት ነው።
ሌላ ሰው ነካክቶት ነው አዎ።
እንጂ የሚሆነው። እስኪ ሌላ ተጫውቷል። ምንም ጥጎ- ቆርጦ አይደለም የገባውሽ። password እሺ።
ምናምን ግን ቀይር የምጠረጥር ከሆነ እሺ ሌላ ሰው account ይኖረዋል ብለሽ።
እሺ እሺ መልካም ቀን።
እሺ